ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ተዋበች አዎ፣ ከአፍሪ ወርክ ኢትዮጵያ ነበረ የምንደውለው። አፍሪ ወርክ ፍሪላንስ ኢትዮጵያ።
እሺ፣
እሺ በ software quality assurance የወጣ vacancy ነበረ July አስራ ዘጠኝ አካባቢ አዎ።
hire አደረጋችሁ በእኛ platform
እ፣ ገና ለሰኞ የጠራ ናቸው።
interview።
አዎ፣
okay እሺ። ሌላ የሚያስቸግሩ አሁን ቅርብ ቀን ነው ያወጣሁት አይደለ? ቀኑን አላስታውስም በእውነቱ።
July አስራ ዘጠኝ ይላል።
አዎ፣ ለኳሊቲ አሹራንስም ለፍልስታክ ዲቨሎፐርም አይደለም?
full stack አየሁ።
developer ኡን አይዶ ነው አላየሁትኝም። አለ እሱ አዎ፣ ለ full stack developer እንትን ብለናል። ለሰኞ ጠርተናቸዋል። እነዛን ግን ገና አልጠራናቸውም።
okay እሺ። ሌላ የሚያስቸግራችሁ ነገር አለ?
አሁን ላይ ምንም ችግር የለውም።
እሺ የሚያስቸግሩት ነገር ሲኖር ይደውሉልን።
okay፣ እሺ፣ እሺ፣ እሺ መልካም ቀን።
እሺ። thank you ላንቺ።